हेलो ቤርሳ ቤነኛ ቤት ወይ ቤርሳ አርባ ሰባት ሰላሳ ሰባት አርባ ሰባት ሰላሳ ሰባት
ሰላሳ ሶስት ምን ሆነበት?
ሰባት ሰላሳ ሰባት ሰላሳ ሰባት ስላልኩ ሰላሳ ሰባት ምን ሆነብህ?
እዚህ ጋር ከአንትን ነው ምንድን ነው የከስተመሩ ስልክ አያወጣም።
ማን ነው ስምህ?
አማኑኤል ነው አማኑኤል።
እየተደረገ ነው። አዎ
እስኪ አንዴ መስመር ላይ ጠብቀኝ።
እሺ።
አማኑኤል edit እየተደረገ ነው። እሺ የሚሰራ ነው።
እሺ።
አርባ ስድስት hello ወይ ወይ አርባ ስድስት ሰላሳ ሰባት እ
ሰላሳ ሰባት
አርባ ሰባት ሰላሳ አራት ሰላሳ ሰባት ስላለች አርባ ሰባት ሰላሳ ሰባት ነው ያልከኝ?
አዎ እ እሺ በቃ edit ነው።
እሺ
መገናኛ